ሲደክም ሲደክም ጉልበቴ ሲዝልም ኃይሌን እንደ ንስር እንደ ንስር ምታድስልኝ የሁሌ ረዳቴ የሁል ጊዜ ኢየሱስ እያልኩኝ ወደ አንተ ጮኋለሁ እጮኋለሁ እስክትጎበኘኝ አንተ ተራሃልም አንተ ተራሃልም ኢየሱስ እልሃልም ኢየሱስ እልሃልም አንተ ተራሃልም አንተ ጥራሃልም ማረኝ እልሃለሁ ማረኝ እልሃለሁ ብቻዬን ስሆን ብቻዬን ሁሉም ርቆኝ ሚረዳኝ ወዳጅ ሚረዳኝ ሌላ ሳይኖረኝ ተራራ ስወጣ ተራራውን ሸለቆም ስወርድ ማትለየኝን ማትለየኝ ጌታዬን ልጥራህ ተራሃለ ተራሃለ አትለፈን ኢየሱስ እልሃለው ተራሃለ ተራሃለ እጆችን ያዝ እልሃለው ተራሃለ ተራሃለ አትለፈኝ ኢየሱስ እልሃለው ተራሃለ ተራሃለ እጆችን ያዝ እልሃለው ፈተና ሲከበኝ ሲከበኝ ከአቅሜ በላይ እርቄህ ሳይሆን እርቄህ በአንተ ፊት ልታይ ወድቄ የምጮኸው የምጮኸው ወደ መቅደስህ ነው ከአንተ በቀር ሁሉ ከአንተ በቀር ጊዜያዊ ነገር ነው። አንተ ተራሃልም አንተ ተራሃልም ኢየሱስ እልሃልም ኢየሱስ እልሃልም አንተ ተራሃልም አንተ ጥራሃልም ማረኝ እልሃልም ማረኝ እልሃልም ማረኝ ማረኝ ብዬ ማረኝ ብዬ አሁን እጮኋለሁ ጌታዬ በጎኔ ኢየሱሴ ስታልፍ ሰምቻለሁ አንተም የምስኪኑን የምስኪኑን እምባ ታብሳለህ ሸክምን በሙሉ ሸክምን ሁሉ ቶሎ ታነሳለ ተረሃለ ተረሃለ አትለፈን ኢየሱስ እልሃለሁ ተረሃለ ተረሃለ እጆችን ያዝ እልሃለሁ ተረሃለ ተረሃለ አትለፈኝ ኢየሱስ እልሃለሁ ተሃለ ተረሃለ እጆችን ያዝ እልሃለሁ ዘመኔ ዘመኔ እንደ ቀድሞ አድስልኝ ዘመኔ ዘመኔ እንደ ጥንቱም አድስልኝ ዘመኔ ዘመኔ እንደ ቀድሞ አዲስልኝ ዘመኔ ዘመኔ እንደ ጥንቱ አዲስልኝ